ወይ ጣና ሰላም ነው?
አቤት እግዚአብሔር ይመስገን።
ደውልልዎት። አሁን ምዝገባ ይዘው ነበር ከጎባ ወደ አዲስ አበባ ለነገር አዎ አዎ ሙሉ information የመክፈያውን አንድ ላይ አድርጌ ቴሌግራም ላይ ልኬልዎታለሁ።
እሺ ከነ price ኡ ከከፈሉ በኋላ screenshot አድርገው screenshot ኡን እዛው ቴሌግራም ላይ መልሰው ይላኩልኝ። ከዛ ይሆን ማለት ነው።
አዎ ትኬቱ issue ሲሆን መልሼ እዛ ላይ ልክልዎታለሁ እና ምንድነው የምትልኪ- ምንድነው የምትልኪልኝ ካላኩልሽ በኋላ?
በትኬት የበረራ ትኬት እሺ እሺ እና በረራው እንዳይሰረዝቦት በቻሉት መጠን ባለው አሁን በአሁን ከአሁን ሰዓት ጀምሮ ባለው እስከ አርባ ደቂቃ በዛ ውስጥ ቢሉ የተሻለ ነው።
እሺ ችግር የለውም። አሁን ነው የምከፍለው ኔትወርኩን ብቻ ነው።
በቃ ከዛ ይላኩልኝ እዛ ላይ ትኬቱ ልክልዎታለሁ።
እሺ እሺ እሺ፣ መልካም ምሽት